ሄሎ
ሄሎ አቤት፣ ጤና ይስጥልኝ።
balance እየቆረጠብኝ ነበር። በዚህ በስልክ
ስንት ብር ነው የቆረጠብህ?
ሁለት ብር ነው የቆረጠብኝ። ሁለት
እሺ፣ ምናልባት የቴሌቪዥን ደንበኛ ነዎት። የቴሌቪዥን ደንበኛ ከሆኑ በቀን ሁለት ሁለት ብር እየቆረጠ ሁለት ትኬት ስለሚሰጡት ነው።
ለማቋረጥ ፈልጌ ነበር። እንዴት ነው የሚቋረጠው?
ኮከብ ዘጠኝ ሰማንያ አምስት መንሰላል በላዩ ላኩና ስድስት ቁጥርን ተጭኖ ያቆርጥ።
ኮከብ ስንት?
ዘጠኝ ሰማንያ አምስት
ኮከብ ዘጠኝ ሰማንያ አምስት ብዬ አዎ፣ መንሰላል በላዩ ይልኩና እ ከዛ ስድስት ቁጥር ለማቋረጥ ይላለ እሱን ተጭኖ ማቋረጥ እሺ አመሰግናለሁ።